ሰላም
አቤት ሰላም ነው። Hello hello፣ አይሰማም? ደንበኛችን ይሰማል ይሰማል። ቅድም እኮ እንትን ብለን ነበረ፣ ግን እስካሁን ምንም የደረ- አልደረሱልንም ልጆች የጥገና አገልግሎት።
በዚሁ ስልክ ነበር የደወሉት።
በዚህ ስልክ በዚህ ስልክ አይደለም ዝቋላ ብዬ ነግሬያቸው ነበረ።
እሺ፣ የደወሉበትን የነገሩንን ስልክ ያስመዘገቡበትን ስልክ ይንገሩኝ።
ምን ስልክ ነው?
የደወሉበት በዚህ ነው ያስመዘገቡት። ሲያስመዘግቡ ስለዚህ አሁን አስራ
ይቆራረጣል።
ስልኩ እኔ ጋር አይደለም ያለው።
አይ የደወሉበትን ስልክ ቁጥር ወይም ደግሞ የሚያውቁት ከሆነ ይሄ ከሆነ ደግሞ በዚሁ ልፈልገው ብዬ ነው።
እሺ በቃ እኛማ አስታውቂያለሁ ብዬ ነው። ድጋሚ ምናልባት እሺ፣ ቆይ እደውልልሻለሁ።
እሺ መልስ